ሄሎ ብሬ እንዴት ነህ?
ሄሎ ወይ ብሬ ብሬ ወይ እንዴት ነህ?
እግዚአብሔር ይመስገን።
ስማኝማ ኦ አንቾ ወይ ሀና ነኝ እኮ አላው የማ ስልክ ነው እያልኩ ነው። አንዳንድ የበዛበት ስልክ እኮ ሰማሽኝ።
የቢሮ ነው።
ኧረ እባክሽ አዎ በዛም ደውልልህ።
እሺ አንቾ ስማኝ ይሄ የቅድሙ የትንሣኤ order ማለት ነው እ ምንድን ነው የሚደረገው አሁን ከአንድ ምን አሉ ለመደረግ ወይ ምን አሉ?
ምግቡ ተሰርቶ ቁጭ ብሏል እሺ
እና
ኮምቦ ነው የተሰሩ አሉ።
ኮምቦ አዎ ኮምቦ ተሰርቶ ቁጭ ብሏል።
እ በቃ ኦርደር ነበሩን ፎርድ አድርጊልኝና አዎ ለቃ እነግርዋለሁ። ለእኔ ፎርድ አድርጊልኝ ቴሌግራም ላይ። ነገ እንግዲህ ክፍሉ ኋላ ምን ይደረጋል ኮምፕሊት ይባልና
ኦኬ ምግቡን አላወጣውም አይደል ልጁ?
አልወጣውም። ሄዶ መፈረም ግን አለበት አ ልጁ ኧረ ለምን ይፈርማል? ምን እ።
ምን አረገና complete ይባልና እንትን ይባልለታል። ነገ ትንሣኤ ከደሞዙ ላይ እንግዲህ ይቆረጥለታል እሺ ይሄ ምግቡ ከተሸጠ ምናምንስ እኮ ከተሸጠ ተሸጠለት ነው። ሸጡት
የሸጡት አይመስለኝም፣ እርግጠኛ አይደለሁም።
እኮ ካል- ከተሸጠ ይሸጥ፣ ካልተሸጠ ያው ምንም ማድረግ አይቻልም።
እሺ እሺ ደግሞ በዛ ሌላው ሰዓት አይሸጥም ሀንችው ሰዓቱ ይሄዳሉ። ከዛ ሰዓት በኋላ አያወጡትም ምን ምግቡ
okay እሺ ሌላ order ደግሞ አንድ ሰዓት የሆነው order አለ እና እሱንም ልላክልህ።
ምን ሆነ ተሳውቅ ነው አንድ እሱ ሰዓት ደግሞ ተሳውቅ አንድ ሰዓት የሆነው ተሳውቅ አንድ ሰዓት እና ከ- የሚመለስ ላኪልኝ ኦርደር ሁለቱንም ነበር።
በቃ ላኪልኝ ሁለቱን እሺ እሺ